ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
አብሮ ይስጥልን ውዝ አዝዤ ወደ ቴብር አልገባልኝ ብሎ ነበረ ቴሌግራም ላይ ልኳል
እ እ ቴሌግራም ላይ ልከውልናል እ ምን ልላክልሽ ቴሌግራም ዊዝድሮ አልገባ ነው ጥያቄዎት አይደል አዎ አዎ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያነሱና በቴሌግራም ይልኩልናል እንትኑ እየገባ እያወጣልኝ አይደለም ትራንዛክሽን ሂስትሪ እያልኩት ምንም logout እያወጣልኝ login አይደለም ያደርጉና ይመጣሎታል ሲመጣሎት ይላኩልን transaction history ስለው አያወጣም እ እንትኑ እኮ transaction history ውስጥ ይግቡና ባንክ transaction